ጤና ይስጥልኝ።
hello
ጤና ይስጥልኝ። ከኢትዮጵያ ነው የደወልኩለት። ሜሽ ነው ደውሎ አዎ።
ሰጠቡት
እኮ በዜሮ ዘጠኝ ስልክ አርባ ቁጥር ስድስት እየነገሩኝ ነበር።
አዎ ዜሮ ዘጠኝ አርባ ስድስት እም?
ዜሮ ዘጠኝ አርባ ስድስት እሺ ዘጠና ሶስት
ዘጠና ሶስት ሰማንያ አራት አስራ አምስት
ስሞትን ማን ነበር ያሉኝ?
ቶፊቅ ዙቤር አሊ
ዙሄር አሊ
አዎ
ከቴሌ ብር ወደ Quick ብር ነው ወደ Quick Bet ነው የላኩት።
እ እ እ ወደ Quick Quick Bet ብር ነው ወይስ Quick ብር ነው ደንበኛችን?
Quick ብር ብር እሺ።
አዎ ከቴሌ ብር ላይ ትናንትና ነው ቆርጧል።
የነበረው?
እ
ምን ያህል hello?
ምን ያህል ነው የነበረው?
የነበረው መቶ አርባ ብር አቤት ነበር ደንበኛችን ምን ያህል ነበር ያስተላለፉ?
የነበረው።
መቶ አርባ ብር ነው የላኩት።
አዎ
ሲልኩ ከቴሌ ብር የተላከሎት message አለ አይደለ?
አዎ
እንደ ላኩ የሚያሳይ መልእክት
አዎ እሱን screenshot አድርገው እ፣ በምነግሮት ስልክ ቁጥር በቴሌግራም ይላኩልን።
እሺ
እሺ፣ ስልክ ቁጥር የያዙ ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት አስራ ሶስት
ዜሮ አንድ ዜሮ አንድ
ሀምሳ አምስት
እ
ሀምሳ አምስት ሀም- ሀምሳ አምስት አዎ
እሺ ሀምሳ አምስት
እሺ በዚህ ቴሌግራም ላይ ስሞትንና አዎ።
ስልክ ቁጥሮትን አንድ ላይ አድርገው screenshot ን ይላኩልን። በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን።
እሺ SantimPay ም አንድ ላይ ነው
አይደለም ደንበኛችን በ ArifPay አይደለም የላኩት
በሁለት ላይ ነው አንደኛውን አንደኛው ደግሞ በ SantimPay ነበር ሁለቴ
እሱ የተለያየ ነው። በ Arif እሺ።
Pay በኩል እ፣ የትኛውን ምን አሉኝ?
እሺ
አሁን የላኩት በ SantimPay ነው።
አ- በ ArifPay ም ነው SantimPay በ ArifPay ም ቆርጦብኛል በ SantimPay ም ቆርጦብኛል
እሺ በ ArifPay በኩል የተቆረጠበትን transaction ይላኩልንና እሱን እሺ።
እናየሎታለን።
እሺ ለዛኛው ግን የ SantimPay ሳንቲም ማነጋገር እነሱን ነው ማ- ማነጋገር የሚኖርቦት።
ቁጥር ትስጪኝ
ደንበኛችን ቁጥሮች ቁጥራቸው የለንም።
እሺ
website አቸው ላይ ያገኙት ይሆናሉ ይፈልጉት።
እሺ
እሺ፣ ሌላ ምረዳውት ነገር አለ?